ሰላም ጤና ይስጥልኝ። ችክችክ ተባኮ ምን ልብደው
ትናንት አዘን ነበር እና እስኪ
አልመጣልንም ዛሬ። ነገ ደግሞ ዝግ ነው። ስራ ቦታ ነው ያዘዝነው።
በዚህ ቁጥር ነው order ያደረጉት?
አዎ በዚህ ቁጥር
ዛሬ ይመጣል ተብለዋል። ይቅርታ
ያው ከ- ከዛሬ በኋላ መስሎ ይመጣ ይችላል። ሌላ ጊዜ ትናንት አዘን ለዛሬ ይመጣል።
Okay። ትናንት በሀያ ስድስት ነበር order ያደረጉት። ወጥቶሎታል?
ወጥቷል።
አዎ ምንም እንደወጣ ነው የሚመስለው።
notification ግን አልደረሰንም።
እሺ የት ስለዚህ አካባቢ?
እንጠብቃለን።
አዎ ቦታዎች ነው አሉ ቸር ቸር ቸር ቸርቸር። እሺ አሳውቅሎታለሁ እኔ የምፈጥረው እንዲደርስልኝ።
ወጥቷል production ይጠብቁ።
ደውዬ ነበር ለዛው እንዴት ነው እንጂ ቁጥርሽ የለም።
ምን አሉ?
በቃ Hello?
ሌላም ልጅ ነበር በቃ እሺ እሺ አመሰግናለሁ።
እሺ እሺ መልካም ጊዜ